ምስክር ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይሰማ ምላሽ እስቲ ማኝ ልሆን ለሀሳብ ድራሽ እስቲ ማኝ ልሆን ለሀሳብ ድራሽ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የምትወደድ ነሃ የፍቅርህ ልዋ አምናና ታቻምና አዳማጫት እጅ አላወራም ነበር የሆደነው ጥቼ ያለፈው ዝምታ አይኖርም ዘንድሮ አንተ ሰምተኸኛል የልብህን ጆሮ እመነኝ እመነኝ እመነኝ ምጌዝምንቶ እመነኝ ምጌዝምንቶ የሁሉም ስጦታ ገንዘብና ንብረት አይበልጥም ወይ ፍቅር ከዚህ ሁሉ ወረት አንዳው ለጨዋታ አንዳው ለነገሩ ልብ የሚሰጥ ወዳጅ አለ ወይ ባገሩ እመነኝ እመነኝ እመነኝ ምጌዝምንቶ ምስክር ተደርጎ ይደመጥ ትንፋሽ ላሳየኝ ፍቅር ይስማ ምላሽ እስቲ ማን ልሆን ለሀሳብ ደራሽ እስቲ ማኝ ልሆን ለሀሳብ ደራሽ ሰላሜ ልበልሃ ደስታዬ ልበልሃ ኩራቴ ልበልሃ እምነቴ ልበልሃ ሞቴ ልበልሃ የፍቅርህ ልሃ የደረሰ ስለው አጥታው ከሌላ ላኗኖረኝ መጣን መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፍ ከነፍስ ከልገና የደረሰ ስለው አጥታው ከሌላ ላኗኖረኝ መጣን መውደድ ባንተ ገላ ከመንፈስ ገዳም ገባው እንደመና ከቀን አለፈ ከነፍስ ከልገና እመነኝ እመነኝ እመነኝ ምጌዝምንቶኒ እመነኝ ምጌዝምንቶኒ ባይኔ እንደው ባይነ ባይነ ባይኔ ፍቅር አየሁ ባይኔ ባይኔ ኧረ ባይነ ባይነ ባይኔ መውደድ አየሁ ባይኔ ባይኔ ባይኔ ባይኔ ባይኔ ፍቅር አየሁ ባይኔ ባይኔ ባይኔ ባይኔ ባይኔ ውደዳዬ ባይኔ